hello
hello፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ኢየሩሳሌም ኤርሚያስ።
አይደለሁም።
hello hello፣ አይሰማል አይሰማም?
ይሰማል ይሰማል።
ይሰማል አዎ ይሰማል።
ወይስ ሱመያ ሰሎሞን ነው?
አዎ ሱመያ ሰለሞን ነው።
እሺ sorry፣ በጣም ከበስተ እሺ፣ ከዊ ፕላስ ድርጅት ነበር የደወልኩት።
ዊ ፕላስ አዎ ላገናኝሽ- application አችን ላይ ተመዝግበው ነበር አይደል?
አዎ፣ ይኸው አናግሪያት።
እሺ እሺ እሺ okay አዎ ተመዝግቤ ነበር ነበር በአሽከርካሪነት ነው ወይስ በተጠቃሚነት ነው እየተመዘገበ?
በተጠቃሚነት okay እንደሱ ከሆነ አሁን አንቺ የተ- የተመዘገቡት web solution provider የሚለው ላይ ነው።
okay provider ደግሞ ለአሽከርካሪዎች ወይንም አገልግሎት ሰጪዎች የሚመዘገቡበት ስለሆነ okay እ፣ ለተጠቃሚዎች ደግሞ ዊፕላስ solution user የሚል አለ።
okay እሺ እሱ ላይ በመመዝገብ አገልግሎቶች መጠቀም ይችሉ። እንዲሁም አሸናፊ የሚያደርጉትን referral code እዛ ላይ ማግኘት ይችላሉ።
እሺ፣ እሱ ደግሞ እሺ፣ በማጋራት እ፣ የእድሉ ተጠቃሚ ይሁኑ።
እንደዛ- okay እሺ እንደዛ አደርጋለሁ እሺ፣ እሺ፣ እናመሰግናለን። መልካም እሺ ንግባ እሺ፣ ለአንቺ እሺ፣ መልካም ቀን።
እሺ